ጤና ይስጥልኝ። ስፖርት ረዳው
እንትን ነበርና ትናንትና አስራ አምስት አድርጌ ነበረ ካሻውት አድርጌ እሺ
ብሩ አየር ላይ ነው የቀረው። ባለፈ ደግሞ አራት ሺህ ብር ስልኩም ቢያለኝ እየደወልኩኝ አራት ሺህ ብር ከአካውንት ወደ ትራንስፈር አድርጌ ነበረ በአቫታር ላይ ማለት ነው።
እሺ ሳስገባው የለም ብሩ።
አሁን አልገባልኝም ያሉትን ሁለቱንም ከዝውውር ታሪክ ላይ ፎቶ ያንሱና በቴሌግራም ይላኩ።
ኦኬ እዛ history ው ላይ ያስቀም አያስቀምጠው አዎ ያስቀምጠዋል ያስ- ከ history ው ላይ ማለት ነው።
history ው ላይ ልግባና ሊያው አዎ ከሱ ላይ ፎቶ አንስተው በቴሌግራማችን ይላኩልን።
እሺ ቴሌግራም ቁጥር ቁጥር ያዙ እሺ ንገረኝ ነው ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ ናት። እሺ አመሰግናለሁ።
እሺ